Hello
እባክህ withdraw account ምን እንደሆነ አላውቅም እምቢ እያለኝ ነው።
ምን አለ?
invalid ነው የሚለው በ SantimPay ም ቴሌብር ላይ invalid invalid ነው የሚለው።
Okay እሺ፣ screenshot አድርገህ ልከኸዋል እንዴ ወደኛ?
ቅድም እም።
የወጣ ብር ወደ account ተመልሰው ወደ እኔ የላኩልኝ እሱ ነው አብዱል screenshot አድርገን እ
ብዙ ብር አውጥተሃል በቅርቡ?
ሀምሳ ሀምሳ ትናንት አውጥቻለሁ። በቃ መቶ ሀምሳ ዛሬ ግን አላወጣሁም
Okay እሺ፣ ብር አለህ account ላይ?
አለኝ። አዎ
Okay እሺ። የደወሉበትን የ Best Bet ቁጥር አዎ አዎ አንደኛው በራሱ ወዝ ነው፣ ግማሹ በደቀቅ ያለው በመረቅ አዎ፣ ያኛው በራሱ የደረሰ ይምጣ።
እስቲ ምናልባት አፕግሬድ ከጠየቀ ብዬ ለይለ ብዬ ነው። እሺ እሺ ዲ
እሺ፣ እስቲ invalid የሚለውን እስቲ screenshot አድርግልንና አ ቴሌግራም ላይ ላክልኝና እስቲ እንትን ከሆነ አሳውቅልሃለሁ። እሺ
እሺ ይላል